ይኸው ጤና ይስጥልኝ። አቤት ምን ልርዳው?
hello፣ አቤት።
ቤት ቤት ነው ቃል ኪዳኔ፣ ምን ልርዳው?
እሺ፣ አይ ወጪ አዝዤ ነበር። ከአስር ሺህ በላይ ከሆነ ለማሳወቅ ስላለብኝ ነው።
ምን አልከኝ?
ወጪ አዝዤ ነበር።
ምን?
ወጪ ወጪ።
እሺ እሺ። hello፣ አቤት አቤት።
እሺ፣ አልገባልህም ነው?
አዎ፣ ከአስር ሺህ በላይ ከሆነ እናንተ ጋር ነው።
ስንት ብር ነው?
ሀያ አምስት ሺህ
እሺ፣ ቤስት ቤት ስልክ ቁጥሩ ይሄ ነው?
አይደለም፣ አስራ አንድ ሀምሳ ስምንት
እሺ፣ ቆይ አንዴ መስመር ላይ ጠብቁኝ። እሺ፣ አሁን ይንገሩኝ። አስራ አንድ አስራ ስምንት ሀምሳ ስምንት ሀምሳ ስምንት አስራ ስምንት ሲሆን ሀምሳ ስምንት እሺ፣ ሀምሳ ስምንት ሰማንያ ሰማንያ አራት
እሺ፣ የዛሬ ነው?
አሁን እሺ፣ አንዴ መስመር ላይ ጠብቁኝ። እሺ እሺ።
ለቆታል።
እ?
ይቅርታ ቆይ አንዴ።
እሺ።
እሺ ወደ ዜሮ ዘጠኝ አስራ አንድ ሀምሳ ስምንት ሰማንያ ሰማንያ አራት ነው መላክ የፈለጉት።
አዎ፣ እሺ confirm አድርጌልዎታል፣ ይገባልዎታል።
እሺ፣ አመሰግናለሁ።
እሺ መልካም ቀን።